አሎ፣ ጤና ይስጥልን። ቤተሰቤ ስራ ቤት ነኝ።
ጤና ይስጥልን።
ሰላም ዜሮ ዘጠኝ
ነጣጠረ
ውዝድራው ነበር።
እሺ፣ ስልክ ንገረኝ።
ዜሮ ዘጠኝ ሀያ ዘጠኝ እሺ፣ ሀያ ሰባት ሀያ ሰባት ስልሳ አምስት ስልሳ ሁለት ስልሳ አምስት ሀያ ሁለት
እየላኩላቸው ነው። ቀያየውልን አባ
አንድ ሺ አራት መቶ ብር አለ።
አንድ ሺህ
አራት መቶ ብር ገብቶላል። እሺ ወንድሜ፣
መቼ?
አሁን በቃ process ላይ ነው።
እ ጠብቀው። እሺ፣
እሺ እሺ።